ጤና ይስጥልኝ ትስጥር ማዕከል
በአሁን ያው እንትን አገኘሁ ነበር እናንተ ጋርና አለ አሁን ሬፈረንስ ነምበር ነው የሚለኝ ምን አሉ
ቁጥሩን ሳስ እንትኑ ጋር እሺ አለ አሁን ሪፈረንስ ናምበር ይለኛል
እም፣ እስቲ ቆይ እኔም ለው ቅድም ይሰራ ነበረ
እ፣ አልገባኝም ነበረ እንትኑ ማለት ኤንኤን ኤ
ኤን ኤን ኤ ዩ ኢ
አይ ስድስት ሌተር ነው ኤንኤን ኬ
ኤን ኤን ኬ ያለች ማለት አዎ አላክልኝማ ኤን ኤን እሺ ኬ ላስገባ ኦኬ አዎ አዎ ልክ ነው ይቅርታ እ አዎ እዛ ላይ ኬ ስላልገባች ነው ስድስት ነው መሆን ያለበት ኤንኤን ኬ እ፣ እሺ ኬ ልሞክርሽ አዎ
እ፣ ዛሬ ጉዳችን አለስ ማስተኛ እንደዛ ሲያደርጉ ስሙን ምናምን ያመጣል እሺ